ይስጥልኝ። አግዜ ማለት ነው። ልርዳ
አመሰግናላችሁ ስለያሳችሁ ሀሪፍ በይል ላይ ትናንት ማታ ሰዎች መጥቶ ወደ ውጭ ደሮል ውጭ ላይ ያደርጋለሁ
ከን አካውንቱ ነበር ያደረጉት ድሮ ያደረጉት ከየት አካውንቶት ወደ የት አካውንቶት ነው?
ከቱ ኤክስፖርት አካውንቲ ወደ ቴሌ ብር አካውንቲ።
እሺ ቴሌ ብሩ አሁን የተመዘገበበት ቁጥር ነው?
አዎ የተደወልኩት ቁጥር ነው የደወሉበት ማለት ነው።
አዎ አዎ።
እሺ ስም ይንገሩኝ ቴሌ ብሩ የተመዘገበበትን።
በትምታት ማሐቁ ቁር አብዲ አህመድ አር
ማን አሉኝ?
አብዲ አህመድ አር አብዲ አህመድ ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር?
አልደወሉም አልደወሉም።
እሺ ደንበኛችን፣ እርስዎን የሰጡንን መረጃ መዝግበናል። እኛ ደግሞ አሁን በምንሰጠው ስልክ ቁጥር screenshot አንስተው ቴሌግራም ላይ ይልኩልናል። አሁን ቁጥር እንስጠውትና የእኛን የቴሌግራም account ከዚህ ኤክስፖርት ለማውጣት ሞክረው የሚያሳየውን የ transaction history ውን screenshot አንስተው ይላኩልን።
በአቶ ኤክስፖርት account ላይ ልለክ ከቶ ኤክስፖርት account ውስጥ ገብተው ሶስት መቶ ለማውጣት ሞክረው እንደነበረ የሚያሳየው መልእክት አለ አይደለ?
አዎ።
እሱን screenshot አንስተው አሁን በምን ቁጥር ይላኩልን ቴሌግራም ላይ ልስጦት